ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ምን ልርዳዎት?
ከቴሌብር ወደ ዘመን ወደ ቤቲንግ ሞተ ብር አሳልፌ ነበርና አሁን አልገባልኝም። ወደዚህ ደውል ተብዬ አሁን ያስከላለፍኩት አ
ደመኛች ስሞት ማልበል
ኩረም ወላይ ለገሰ ደረሰኝ ልኬያለሁ።
ቴሌግራም ላይ ልከውልን ነበር። አሁን አሁን አሁን አሁን ደረሰኝ።
እሺ፣ ደንበኛችን በዚህ ስልክ ቁጥር ነው የሚጠቀሙት ቴሌግራሞትን ተ- ቴሌብር እና አ ሁሉንም በዚህ ነው የምጠቀመው።
የላኩልንም በዚህ ነው አይደለ?
አ ስሜም አለ ከታች
በእኛ በኩል አይተን እናሳውቆታለን። ደንበኛችን ጨርስ።
እሺ፣ አ ቢፈጥን አሪፍ ነው።
ደንበኛችን ሌላ ምረዳውት ነገር አለ?
አይ አመሰግናለሁ። ጨርሻለሁ።
ደውል እናመሰግናለን። አገልግሎት ላይ ላሉትን ሀሳብ አስተያየት ከሚከተሉት ምንጭ ላይ አስቀምጡልኝ። መልካም ቀን